ይለው Hello፣ ሰላም ነው ከበደ እግዚአብሔር ይመስገን። ወዳጅ እንዴት ነሽ?
አለን። እስኪ decoder ኡን አጥፋና አብራው እስኪ አንተ ብቻ ነው እንደዚህ ሆነ።
ስዊች አድርጌ የዲሽ ነው በዲሽ ነው የምታጫውቱ?
በዲሽ ነው
እና እንትን check አድርገው እሱን አጥፋና አብራው check አድርገው እና ደግሞ setup ኡ በትክክል ነው frequency ነው የሞላችሁት።
አዎ በትክክል ነው። ስሰራ ነበር እኮ አሁን ነው እንጂ ዛሬ ነው እንጂ በፊት እኮ ስራ ነበር እኮ ይተንኛል።
በቃ እሺ አባቴ እሺ እሺ እሺ አለቃ